ጤና ይስጥልኝ ሁሉ ስፖርት ባኮ የሚለዳው
ሚስጥር ኮድ አስገባም ብያለሁ።
ሚስጥር ኮድ ማለት
አምስቱን digit ማለት ነው።
OTP ውን ነው አ እንደ አዲስ ነበር የከፈትኩት።
ምንድነው የሚለው?
ምንም በቃ የሆነ ደቂቃ ይቆጥራል። ከዛ በኋላ እ block ያደርጋል።
refresh አድርጉትና ይሞክሩት ድጋሜ። OTP ትንሽ እያስቸገረ ነው፣ እየተሰራበት ነው። ወይ ወደ በኋላ ይሞክሩት።
እሺ